እና እየሄድኩለት ነው አለ PIN ከተስተካከለ እሰራዋለሁ ብሏል። hello ሰላም ነኝ ሰላም እንዴት ነህ?
አለሁ እንዴት ነህ?
አልተስተካከሉ አይደል
እንግዲህ ዜሮ ሁለት ሀያ ስድስት complete ይልኛለች ተለው ዜሮ ሁለት ሀያ ስድስት ዜሮ ሁለት ሀያ ስድስት እ ማን ነው ስምህ ሀብታሙ ነኝ እ ሀብታሙ ሀብታሙ እሺ ሀብታሙ እሺ ዜሮ ሁለት ሀያ ስድስት አለ የሚስተካከል ነገር የለውም አይደለ normal ነው በቃ ያው እንግዲህ ምን ይስተካከላል እሺ ሀብትሽ ኮምፕሌት እሺ